እንዳነሳኝ አውቃለሁ እንዴት እንደረዳኝ ጌታ መድኔ ራርቶልኝ ከምን እንደወጣ የምመካበት የለኝም ትምክት እግዚአብሔር ነው ሁሉም መልካም ያደረገው ያቆመኝ ጌታ ነው እግዚአብሔር ደግ ነው ምስጋናም ዝማሬ አምልኮይም ለሱ ነው ጭብጨባም እልልታም ይሁን ለሚገባ ምስጋናም ዝማሬም አምልኮይም ለሱ ነው ጭብጨባም እልልታም ይሁን ለሚገባ እግዚአብሔር የታደገው ይዘምር ይዘምር አገር ይስማ ማዳኑን ይናገር ይውጣ በአደባባዩ ምስጋናው ምስጋናው ለጌታ ክብር ይሁን ይንገስ በማደሪያው ፍቅሩን ልዘምር የእሱን ውለታ ኬት እንዳነሳኝ እንዳዘነጋ መቆሜ በሱ ነው በጌቶቹ ጌታ ፍቅሩን ልዘምር አሃ የእሱን ውለታ ኬት እንዳነሳኝ አሃ እንዳዘነጋ መቆሜ በሱ ነው በጌቶቹ ጌታ ጌት እንዳነሳኝ አውቃለሁ እንዴት እንደረዳኝ ጌታ መድኔ ራርቶልኝ ከምን እንደወጣኝ የምመካበት የለኝም ትምክት እግዚአብሔር ነው ሁሉም መልካም ያደረገው ያቆመኝ ጌታ ነው እግዚአብሔር ደግ ነው ምስጋናም ዝማሬም አምልኮይም ለሱ ነው ጭብጨባም እልልታም ይሁን ለሚገባ ምስጋናም ዝማሬም አምልኮይም ለሱ ነው ጭብጨባም እልልታም ይሁን ለሚገባ ያበጃጀው መንገዴን ጌታ ነው ጌታ ነው እድል ሰጠኝ ማዳኑ እንዳወራው ፈቀደልኝ በዜማ እንዳከብረው እንዳከብረው ከቅዱሳኑ ጋር አብሬ እንዳመልክው ይጨመርለት አሃ ይድመቅልልታው እንደኔ አይነቱን አሃ ካፈላ ነሳው አረሳ ምረቱን ኢየሱስ ወዳጄ ነው ይጨመርለት አሃ ይድመቅልታ እንደኔ አይነቱን አሃ ካፈር ላነሳ አረሳ ምረቱን ኢየሱስ ወዳጄ ነው ጌት እንዳነሳኝ አውቃለሁ እንዴት እንደረዳኝ ጌታ መድኔ ራርቶልኝ ከምን እንደወጣኝ የምመካበት የለኝም ትምክት እግዚአብሔር ነው ሁሉም መልካም ያደረገው ያቆመኝ ጌታ ነው እግዚአብሔር ደግ ነው ምስጋናም ዝማሬም አምልኮይም ለሱ ነው ጭብጨባም እልልታም ይሁን ለሚገባ ምስጋናም ዝማሬም አምልኮይም ለሱ ነው ጭብጨባም እልልታም ይሁን ለሚገባ አላልኩም ጠርቼ ወዳጄን ወዳጄን ታድጓታል በፍቅሩ ሕይወቴን እግዚአብሔር ያረገልኝ ታምር ነው ታምር ነው አይደክመኝም ባመልከው እያልኩኝ ጌታ ነው መቼ ገልጠዋል አሃሃ የእሱን ቸርነት ቀንና ሌሊት አሃሃ ቢዘመርለት አሁንም አሁንም ምስጋና ላምጣለት መቼ ገልጠዋል አሃሃ የእሱን ቸርነት ቀንና ሌሊት አሃሃ ቢዘመርለት አሁንም አሁንም ምስጋና ላምጣለት ጌት እንዳነሳኝ ያውቃለው እንዴት እንደረዳኝ ጌታ መድኔ ራርቶልኝ ከምን እንደወጣ የምመካበት የለኝም ትምክት እግዚአብሔር ነው ሁሉም መልካም ያደረገው ያቆመኝ ጌታ ነው እግዚአብሔር ደግ ነው ምስጋናም ዝማሬ አምልኮይም ለሱ ነው ጭብጨባም እልልታም ይሁን ለሚገባ ምስጋናም ዝማሬም አምልኮይም ለሱ ነው ጭብጨባም